ሄሎ
ሄሎ ስንዴ ወዬ፣ እንዴት አደርሽ?
እንዴት አደርክ?
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን።
ስንዴ ሜሞሪያል መጣት ሜሞሪ አልመጣም።
ኦኬ። እና አሁን ለሪፖርት ማለት ነው እ፣ ደብዳቤ ትሄድኛለሽ እንዴ ነው ማረፍ
ገቢዎች ጠይቀዋል ደብዳቤ
አልጠይቁኝም፣ ግን ይጠይቁሃል።
ሲጠይቁህ አይሻልም? መረካከቢያ እሺ፣ ፎርሙን እሺ፣ ይዘናና እሺ።
መረካከቢያ ፎርሙን ይዘህና summary የምትፈልጓቸውን summary ዎች በቀን ቀጠሮ እንሰጥሃለን።
okay ጥሩ።
በቀን እሺ።
ቀጠሮ ማለት ነው።
በቀን ቀጠሮ ምን ብ- አሁን ዛሬ ብትመጣ ዛሬ ቅዳሜ ነው፣ ግማሽ ቀን ነው የምንሰራው።
እህም፣ ዛሬ አሁን ብታስገባ የምትፈልጋቸውን ፎርሙን የሰጠንን ፎርም እና የምትፈልጋቸውን summary ጽፈህ ብትመጣ ወይ ማክሰኞ እንሰጥሃለን ማለት ነው።
okay okay። እሺ ወዲያው ላይ ይሰጥ ይችላል።
ጥሩ ጥሩ እሺ፣ ጥሩ።
ግን ደብዳቤ ሲጠይቁ ብታጽፍ ይሻላል። አሁን ከጻፍክ ሁለተኛ ጊዜ ስለማይጻፍልህ ማለት ነው።
እሺ ሰንዬ፣ እሺ፣ እሺ፣ እሺ፣ ቻው፣ thank you.
መልካም ቀን። አሜን። እሺ፣ ቻው።